Thanks for calling Atmanos. Your receptionist speaking. How may I assist you?
ጤና ይስጥልን አብሮ ይስጥል። እንዴት ዋልክ?
ከዊት ድርጅት ነበር የምደውልልሽ።
ምን አልከኝ?
ከ We Plus Solution ድርጅት ነበር የምደውልልሽ።
ከምን solution?
ዊ ፕላስ
ይቅርታ አልሰማሁህም።
We Plus Solution ዊ ፕላስ አዎ We Plus Solution እሺ ድርጅታችን አዲስ መተግበሪያ ይዞ የመጣ ሲሆን በውስጡም የታክሲ ride አገልግሎት እንዲሁም ከአርባ አምስት በላይ አገልግሎቶችን የያዘ ሲሆን ከአርባ አምስት በላይ አገልግሎቶቹ መሀል የሆቴል ዘርፍ አንዱ ነው። የደወልንላችሁም በነፃ ከ Play Store ወይ ከ App Store WePlus Solution Provider የሚለውን በማውረድ እ፣ የሚጠይቀውን ነገር በመሙላት በመመዝገብ ሰዎች አፕሊኬሽኑ በሚጠቀሙበት ሰዓት ላይ የእናንተንም አገልግሎት ሆቴላችሁን፣ አድራሻውን እንዲሁም የምትሰጡትን አገልግሎት በማየት እንዲጠቀም ለማድረግ ነበር
እሺ እና ይሄን ለመንገር ነበረ።
እ፣ እሺ በቃ ወይ ስልካችን ስጠና ወይ ለማናጀራችን ስልኩን እንስጠና in case እንትን የሚል ከሆነ
እሺ ወይ ያወራቸዋል።
ማግኘት ይችላሉ እሱን አሁን ወይስ?
ስብሰባ ላይ ገብተዋል።
እሺ ለማንኛውም WePlus Solution Provider የሚለውን ይያዙ provider እሺ WePlus Solution Provider ነው ያልኩትን መልእክት ካስተላለፍሽልኝ It's okay። አዎ ምንም አይነት cost የምንቀበለው ነገር የለም። አገልግሎት ለመስጠት ያህል ነው። አሁን ላይ በነፃ ነው አገልግሎት እየሰጠን ያለው። ይህን ብታስተላልፊልኝ ደስ ይለኛል።
ችግር የለውም። እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልሽ።
ለአንተም እንደዛ። እሺ